ቤት ቤት ቤት ምን ልርዳዎ ሄሎ account account አልገባ ብሎኝ ነው።
ምን አልከኝ?
account አልገባ ብሎኝ ነው account ያልገባ ብሎኝ ማለት ማለት login ስለው እምቢ እያለኝ ነው እና password ም forget ስለው የቁጥር አይታወቅም እያለኝ ነው።
ስልክ ቁጥርህ እስቲ ንገረኝ። የቤት ቤት ስልክ ቁጥርህ
ሰማንያ አምስት ዘጠኝ ሰማንያ አምስት
አይደለም ዜሮ ዘጠኝ ዜሮ ስምንት ይቅርታ።
ይሄ የደወልክበት ነው?
አዎ
እሺ። እሺ ምንም እዚህ ጋር ምንም የሆነ ነገር የለውም። ምድረ የሚልክ ልትገባ ስትል አስልካ እስቲ screenshot አድርገህ ላክልኝ ቴሌግራም ላይ።
ምን ሆነ? ምን ሆነ?
አ- ልክ login ልታደርግ ስትል የሆነ ጽሁፍ ምናምን ያመጣል probably እና እህ እሱን screenshot አድርገህ ላክልኝ ቴሌግራም ላይ። እሺ እሺ